Hello ጤና ይስጥልን አቤት አቤት
ስቀይር የነበር account ጠፋብኝ። ሌላ account forget ብዬ ስገባ አይከፍልም።
forget ብለህ ስታደርገው ምን message አይደርስህም?
ይደርሰኛል ግን አይከፍልም።
የእሷን message copy አርጋትና paste አርጋት ሻ ጻፋት። copy paste አርጋት የተላከልህን pass ኦች copy አርጋትና እዛ ላይ paste አርገው እና ከፊት space ምናምን እንዳይኖረው እሺ።
ሳይኖረው አዎ space አታስገባ ከፊል ከኮፒ አርጋትና እዛች box ኧ ላይ paste በላት።
አየሽ ሞከ እሺ እሺ